እንዴት ነሽ? ኧረ በእናታችሁ ኧረ በአማኑኤል ኧረ መቼ ነው መሰለሽ በሀያ ስምንት ነው ምናምን ያመለከትኩት እስካሁን አልመለሳችሁልኝም።
ደንበኛችን በዚህ ቁጥር ነው የተመዘገበው።
አዎ ኧረ በእግዚአብሔር
ሌላ ስለያሉ እ?
ደንበኛችን አዎ አዎ አዎ በዚህ ቁጥር ነው የተመዘገቡት።
አ አርባ ዜሮ ዘጠኝ አርባ
እሺ ስልሳ ስምንት ሰባ ሁለት ስልሳ ሁለት
እሺ ደንበኛችን ሙሉ ስሞቱን ይዳሩ ላረጋግጥልዎት።
ሀብታሙ ጽጌሀና ሳህሉ
እሺ መስመር ላይ ይጠብቁኝ ደንበኛችን።
እሺ
እሺ ደንበኛችን መስመር ላይ ያሉ
አዎ አዎ መስመር ላይ ስለጠበቁ እናመሰግናለን። ምንም የደረሰን አዲስ መረጃ የለም። ባለሙያዎች ናቸው።
እሺ እሺ thank you
እሺ ሌላ የምረጥ